እንከራተታለሁ ያላቅሜ ወድጅ እንከራተታለሁ ያላቅሜ ወድጅ ነገሩ የራቀኝ ያስኩስለው በእጄ ነገሩ የራቀኝ ያስኩስለው በእጄ እንከራተታለሁ ያላቅሜ ወድጄ እንከራተታለሁ ያላቅሜ እኔን ምስኪን ድሃ ያልበቃሁ ለራሴ እኔን ምስኪን ድሃ ያልበቃሁ ለራሴ እሷ ግን ዘበናይ ሽሙንሙን ፈሰሴ እሷ ግን ዘበናይ ሽሙንሙን ፈሰሴ እንደ ነገሩ እንኳን ሰው የሚያስመስለኝ እንደ ነገሩ እንኳን ሰው የሚያስመስለኝ የአደባባይ መውጫ መግደርደሪያ የለኝ የአደባባይ መውጫ መግደርደሪያ የለኝ ዋ ዋ ዋ ዋ ዋ ዋ ዋ ዋ ነገሩ የራቀ ያዝኩ ስለው በእጄ ነገሩ የራቀ ያዝኩ ስለው በእጄ እንከራተታለሁ ያለቅሜ ወዴ እንከራተታለሁ ያለቅሜ ወዴ ነገሩ የራቀ ያዝኩ ስለው በእጄ ነገሩ የራቀ ያዝኩ ስለው በእጄ እንከራተታለሁ ያለቅሜ ወድጄ እንከራተታለሁ ያለቅሜ እኔ ምስኪን ድሃ ያልበቃሁ ለራሴ እኔ ምስኪን ድሃ ያልበቃሁ ለራሴ እሷ ግን ዘበናይ ሽሙንሙን ፈሰሴ እሷ ግን ዘበናይ ሽሙንሙን ፈሰሴ እንደ ነገሩ እንኳን ሰው የሚያስመስለኝ እንደ ነገሩ እንኳን ሰው የሚያስመስለኝ የአደባባይ መውጫ መግደርደሪያ የለኝ የአደባባይ መውጫ መግደርደሪያ የለኝ ነገሩ የራቀ ያዝኩ ስለው በእጄ ነገሩ የራቀ ያዝኩ ስለው በእጄ እንከራተታለሁ ያላቅሜ ወድጄ እንከራተታለሁ ያላቅሜ ነገሩ የራቀ ያዝኩ ስለው በእጄ ነገሩ የራቀ ያዝኩ ስለው በእጄ እንከራተት ጀመር ያላቅሜ ወድጄ እንከራተታለሁ ያላቅሜ መንገድ መንገዱን ባይ ወደ ላይ ባንጋጥጥ መንገድ መንገዱን ባይ ወደ ላይ ባንጋጥጥ ብልሃቱ የጠፋኝ አይኔን ብቻ ፍጥን ብልሃቱ የጠፋኝ አይኔን ብቻ እኔ ይግረማችሁ ከሰው መንደር ሄጄ እኔ ይግረማችሁ ከሰው መንደር ሄጄ እጄ እርፋል ናችሁ ያላቅሜ ነገሩ የራቀኝ ያዝኩ ስለው በእጄ ነገሩ የራቀኝ ያዝኩ ስለው በእጄ እንከራቴ ታለፉ ያላቅሜ እንከራቴ ታለፉ ያላቅሜ ነገሩ የራቀኝ ያዝኩ ስለው በእጄ ነገሩ የራቀኝ ያዝኩ ስለው በእጄ እንከራቴ ታለፉ ያላቅሜ ወድጄ እንከራተት ጀመር ያላቅሜ እኔ ምስኪን ድሃ ያልበቃሁ ለራሴ እኔ ምስኪን ድሃ ያልበቃሁ ለራሴ እሷ ግን ዘበናይ ሽምሙን ፈሰሴ እሷ ግን ዘበናይ ሽምሙን ፈሰሴ እንደ ነገሩ እንኳን ሰው የሚያስመስለኝ እንደ ነገሩ እንኳን ሰው የሚያስመስለኝ የአደባባይ መጫ መግደርደሪያ የለኝ የአደባባይ መውጫ መግደርደሪያ